Hello ጤና ይስጥልኝ።
Hello ደህና አደርሽ? ደህና ዋልሽ?
እግዚአብሔር ይመስገን። ዶይቼ ቲዩብ ነው የምታወሪው?
እሺ አንድ promotion አይቼ ነበረ፣ የአመቱ ትልቅ ሰርግ አይደል? እኔ event organizer ነኝ። አብረን መስራት ከቻልን ብዬ ነው።
በምንድን ነው መሳተፍ የፈለግሽው?
event organizer ነኝ። ፕሮግራሞችን organize አደርጋለሁ። እሱ ላይ space ካላችሁ ማስታወሻ መያዝና ይኖርሻል አዘጋጁ።
እሺ፣ እሺ።
ማን ይበልጥ ትንሽ ሰላም
ሰላም ማን ይበልጣል።
ሰላም ይበልጣል።
አዎ
እሺ ስልክ ቁጥርሽ ንገሪኝ።
ዜሮ ዘጠኝ ስልሳ ዘጠኝ
እሺ
አርባ ሁለት
ሁለት ሰባ ዘጠኝ
ዘጠኝ ሰላሳ አንድ
ዜሮ ዘጠኝ ስልሳ ዘጠኝ አርባ ሁለት ሰባ ዘጠኝ ሰላሳ አንድ ሰላሳ አንድ አዎ
እሺ event organizer ነው ያልሽኝ አይደለ?
አዎ አዎ
እሺ የድርጅትሽ ስም ምን ይባላል?
እ፣ ሰሊና ኤቨንት
ሰሊና ኤቨንት።
አዎ
እሺ የት አካባቢ ነው አድራሻው?
ምን አልሽኝ?
አድራሻሽ የት ነው?
አድራሻዬ ሀያ ሁለት
እሺ እሺ እናመሰግናለን። እንደውልልሻለን።
እሺ ንባብ እሺ